hello ወይ ወይ ወይ ድጋሚ እሺ
hello
hello እናቴ ይኸውልሽ በስልሳ ሰባት አስራ ስምንትም cheeseburger order ነበረው ልጁ ከእናንተ ነበረው
ከኛ order ነበረው ነበረን። አዎ ልጁ አልተሳሳተም። በስልሳ ልጁ ሰባት አልተሳሳተም?
አዎ በስልሳ ሰባት አስራ ስምንት order ነበረን እናንተ ጋር እኛ cheeseburger ጋር?
አይደል እናንተ አዎ cheese burger ነውማ አዎ አዎ አንድ cheese ነበረው ልጁ order ማለት ነው።
እሺማ እኔ አሁን ከዛ ወዲህ ከልጁ ወዲህ አንድ ሌላ order እኮ የለኝም የተቀበልኩት order የለኝም በስልሳ ሰባት ዜሮ ዘጠኝ አልተቀበልሽም?
ስልሳ ዘጠኝ ዜሮ ዘጠኝማ ተ- ተቀብያለሁ እሱ እሱ ላይ ነው 67 ፈርሞ 09 አዎ እሱ ላይ ነው ፈርሞ የወሰደውማ እሱ ላይ ፈርሞ ነው የወሰደው
እሺ ስልሳ ሰባት አስራ ስምንትስ ምግቡ አለ የሱ
ስልሳ ሰባት አስራ ስምንት እንደሚባል order እዛ የሚባል order ደግሞ ፍቅር በፊት እኮ እኔ ጋር እዚህ አልነበረም እሱ ሲያሳየኝ ነው የመጨረሻዋን ቁጥር እኔ ዜሮ ዘጠኝ የምትለውን እኮ አይ አሳይት አደረግ እኮ ል- ልጅ እኮ ልክ ነው። በስልሳ ሰባትም አስራ ስምንትም order ነበረ እናንተ ጋር በስልሳ ሰባት ዜሮ ዘጠኝም order አለን እናንተ ጋር ሁለቱም ተመሳሳይ item ነው። የዛም okay፣ cheese ስ- በርገር ነው የዚህም cheese burger ነው።
በቃ ይሰራለት ችግር የለውም እማ ስለዚህ አሁን ይሰራለት እንደዛ ከሆነ በሁለቱም order ካለ እሺ ስለዚህ አሁን የ- የዚህ ልጅ order ምን ያህል ደቂቃ ነው ይጨርሰው?
በቃ አምስት ደቂቃ ስድስት ደቂቃ አለም አርጊ አምስት ደቂቃ ከዚህ በኋላ አሳውቃለሁ።
እሺ አየሽ